በስቲ ቤተሰብ ናችሁ?
እሺ እስኪ ሰብር ማለት ነው።
ስር ድሮ ብር ትንሽ አልመጣም።
ምናልከኝ?
ምን አልከኝ?
ወትድሮ ብር ወትድሮ ወትድሮ ካሽ ወትድሮ ልባሽ ወትድሮ ስንት ብር ነው?
ስንት ብር ነው?
አ፣ ብዙ ብር አይደለም አ፣ ነ- ሶስት መቶ ነው።
ሶስት መቶ ሶስት መቶ አ፣ የመቼ ነው?
የመቼ ነው?
ትናንት ና በአቢሲኒያ ላክቻለሁ እስካሁን አልመጣም።
ንገረኝ።
ንገረኝ እስኪ
ቁጥሩን ንገረኝ።
ቁጥሩን ንገረኝ።
ዜሮ ዘጠኝ እሺ እስኪ አርባ አንድ
ዘጠኝ አርባ ዘጠኝ አርባ አንድ ሰባ ሰባ ሰባት እህ እህ ሰበን ሰበን
ዜሮ ዘጠኝ ዘጠኝ አርባ አንድ አርባ አንድ አይደለም አ፣ አዎ።
አዎ ሰባ ሰባት ሰላሳ ሰላሳ ሰባት ሰባ ሰባት አይደለም ሰባ ሰባት ዘበን ዘበን እህ ዘበን እ?
ሰባ ሰባት እህ እኮ ሰላ- ሰላሳ እኩል ሰባ ሰባት ነው። አ፣ ሰላሳ አይደለም ሰባ ሰባት ሰባ ሰባ ሰባ ሰባት ሰባ ስድስት ከዛ ሰባ ከዛ ሰባ ስድስት ሰባ ሰባት
ሄሎ ሄሎ አሰማ አይሰማም ይሰማል ድምፅ ያስተጋባል።
ያስተገባል ዜሮ ዘጠኝ እሺ አርባ እስከ አርባ አንድ አርባ አንድ ሰበን ሰባ ሰበን ሰባት ሰባ ሰባት ሰባ ስድስት ሰ- ሰላሳ ሰላሳ ስድስት አይደለም አይደለም ሰባ ስድስት ሰበን ስድስት እስከ ሰባ ስድስት
ሰባ ስድስት መጨረሻ መጨረሻ ስንት
ሀያ ሀያ ሀያ መጨረሻ ሀያ ሰባ ስድስት ሀያ ገባ።
እያየሁልህ እያየሁ ነው እሺ እሺ እሺ እሺ ይቅርታ።
ትናንት ትናንት ማታ
ማታ ማታ ውስጥ ሰባት ሰዓት ላይ ማታ
ሶስት መቶ መቶ-
አብዲ አብዲ ፈታ ነው አይደል? ወደ አቢሲኒያ ባንክ ነው ለቻፕ ለካፓ ሰላሳ ይባላል።
ለቻፓ ለካፓ ሰላሳ ይባላል።
ገባ ገባ
ዛሬ ዛሬ ሰዎች
ዛሬ
አዎ፣ እ ይገባል ይገባል ትንሽ ነው።
አ ይገባል። አ እሺ እናንተ ወጣችኋል? እሺ እሺ እ? እኛ እኛ እኛ ያለው አ እና እሺ እሺ እሺ ይቆያሉ።
ይገባል ይገባል።
እሺ ታንክስ